Hello ጤና ይስጥልኝ ቤተሰብ ራሄል ነኝ ምን ልርዳው ጤና ይስጥልኝ።
ምን ነው
ቤተሰብ ላይ ገንዘብ withdraw ሳደርግ እምቢ እያሉ ነው፣ አይ- አይቻልም እያለች ምንድን ነው ያስቸገረ? ምን ይላል?
ጌ- ይሄ game ኡንም የለም virtual ነገሮች እሺ እነሱን ልጫወት ስል ይሽከረከር load አድርጎ አይከፍትልኝም።
game ኡን ነው የማይከፍትልክ? withdraw ው ሳደርግ game ኡን ያልክ መስለኝ ከሆነ አ- አይ game ኡንም አይከፍትም።
እም።
ከዛ ብሩን ደግሞ አላ- አላጨው ሲለኝ ላውጣው ስል መልሼ ወደ ቴሌ ብር እምቢ ይላል፣ አይወጣም።
እስኪ አንድ የቤት ቤት ቁጥርህን ንገረኝ።
ቤተሰብ ስመስል ቁጥሩን አዎ ዜሮ ዘጠኝ ዜሮ አንድ እሺ ዜሮ ዘጠኝ እሺ ዘጠና ስምንት ዜሮ ዜሮ ዘጠና ስምንት ዜሮ ዜሮ አዎ non withdrawable balance ላይ ነው ያለው non- ማለት መጫወት አለብህ። screenshot አድርገህ ላክልኝ እስኪ ያስቸገረህን የ game አይነት ቴሌግራም ላይ ላክልኝ እሺ። ማውጣት አትችልም፣ መጫወት አለብህ ትንሽ።
እኮ እሺ። በ- በምንድን ነው ልክልሽ? ቴሌግራም ቴሌግራም ላይ ልንገርህ ዜሮ ዘጠኝ ዜሮ ሶስት
እሺ። ከአንድ ቀ እሺ
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እሺ።
እዚህ ላክልንና እናየዋለን። እሺ ማድረግ እሺ፣ ስለ ዜሮ ደወልክ ሶስት እናመሰግናለን። እሺ ዜሮ ዜሮ ሶስት አርባ አራት ብሎ ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እሺ።
እሺ